hello ጤና ይስጥልኝ እኔ የምልሽ አሁን እስከ አስራ አንድ ሰዓት ድረስ ዶክተር አገኛለሁ እንዴ?
ምን አይነት ዶክተር?
ለጉልበት እና ሙሉ ምርመራ ማድረግ ፈልጌ በዛ ግን ጉልበት ነው አሁን ያመመኝ።
ያው check የሚያደርጉ ዶክተሮች ይኖራሉ።
አይ እ
ሙሉ ምርመራ ከሆነ አለ እሱ።
እሺ አይ ዋናው የምመጣበት መንገድ ለጉልበቴ ነው። ጉልበቴ ነው እያመመኝ ያለው እና የጉልበት ሐኪም ይኖራል አ hello የመገጣጠሚያ ሐኪም ነው አይደል? ላይ የሚችለው የጉልበት እ እኔ እንጃ እኔ ስለማላውቅ ነው direct የነገርኩሽ ምን ሐኪም እንደሚ እ ጉልበት ማን ነው? ጉልበት ማን ላይ ይችላል?
ጥሩ ዶክተር እኮ በእናትሽ
እሺ የመገጣጠሚያ ሐኪም ነው ላይ የሚችለው እሱ። ሮብ ነው ግን የሚገባው።
እንጂ ዛሬ የለም።
አዎ በሳምንት አንዴ ነው።
መልካም እሺ፣ እሺ። አ ሙሉ ምርመራ እስካሁን ሁሉንም መውሰድ ይችላል?
አለ አዎ፣ እሱን ይችላል።
በቃ እሺ፣ እሺ፣ እሺ፣ እሺ። አመሰግናለሁ።
እሺ